የለብኝም ከመሰለኝ በሽት ቤት
ከፍ አድርጌ እየጠበቅኩ ነበረማ። ወይስ ምዝጋና እንሂድ እንዴ?
እ ምዝጋና እንሂድ እንዴ? ካልሆነ
ማን ልበል አንተን? ይቅርታ ይሁን የሚለው የኔ ዲስ ክላክልኝ ብለህ እኮ ተጠብቄ አዎ፣ አይ እ ስላልመጣ እኮ ነው ኢንስታል የሚሰራው። አንዴ ደጅ ላይ እ ብቻ ነው።
እና ልጠብቅ ከፍ አድርጌ አ በዚህ ስልክ ልደውልልህ እሺ ደውይልኝ በና አስር እየጠበቅኩ ነው ሰባ ይላል።
ሶስት አርባ ዘጠኝ አርባ ዘጠኝ ስልሳ ስልሳ አቡ ውስጥ ጉም ተቀናቃኝ ስላለብኝ ነውማ።
እሺ እደውልልሃለሁ፣ መልሼ እደውልልሃለሁ።
እሺም እሺ ድራፍት ላይ አላለሽ